ሄሎ እሺ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከወደ ቫይከር manufacturing ነበር የደወልኩልሽ።
እሺ ማ እንዴት ነሽ?
እም፣ አለሁ እግዚአብሔር። ሚሊኒየም አዳራሽ ላይ job offer ላይ ስልክሽን አግኝቼ ነበር
አዎ አዎ እና እ፣ ነገ ሶስት ሰዓት ላይ እ፣ እንትን አለሽ የጽሁፍ ፈተናና practice exam አለሽ
okay እሺ እ- እና መምጣት እ፣ ትቻለሽ?
እችላለሁኝ ግን address ኣችሁን አሳውቂ።
ምን አልሽኝ? በ call center ነት address ኣችሁን ማለት እ call እ፣ telemarketing በ call center ነት ነገ ፈተና በ call አለሽ።
center ነት አዎ እሺ እንትን address ኣችሁን ልንገሪኝ።
አድራሻው ለቡ መብራት ኃይል አርሴማ ፊት ለፊት አርሴማ ፊት ለፊት አዎ ለቡ መብራት ኃይል አርሴማ ፊት ለፊት ደውይልን እ፣ ከጠፋሽ በዚህ ስልክ okay እሺ ማ እሺ እሺ መል- መልካም ቀን እሺ